hello ጤና ይስጥልኝ hello ሰላም ነው?
ሰላም ሰላም አለን። ስራ- ስራ ነገር አፍሪወርክ ነው አይደል?
አዎ አፍሪወርክ ነው so ከሀዋሳ ነው እየደወሉ ነው ያሉት ወይስ ከሶዶ ነው
ከወላይታ ሶዶ እሺ ምን ነበረ ጥያቄው
እንዴት ነው ለው እንዴት ነው መግባት የምንችለው? ማለት ስራ እንትን ማለት የምንችለው መቀጠር የምንችለው ስራኛውን ምን post የምናደርገው ቴሌግራም ላይ ነው ቴሌግራም ላይ ከሁለት መቶ ሺህ በላይ member ያለው የቴሌግራም ቻናል አለ
okay so እዛ ላይ ስራዎች ይለቀቃሉ so እዛ ላይ በቀን ከሰማንያ በላይ ስራዎች ናቸው የሚለቀቁት so እዛ ላይ apply ማድረግ ትችላለህ አንተ so እዛ ላይ apply ማድረግ ነፃ ነው አዎ እዛው ላይ apply የምትል button አለች ስራዎች ላይ
እ so እዛ ላይ apply ማድረግ ትችላለህ በነፃ ማለት ነው so ቴሌግራም በዚህ ስልክ ነው የምትጠቀመው
እህ ቴሌግራም በዚህ ስልክ ነው የምትጠቀመው
አዎ አዎ እንደዛ ከሆነ ወይ እዚህ ቴሌግራም ላይ የቻናሉ link ልክልህና እዛ ላይ ገብተህ apply እ ማድረግ ትችላለህ ስራዎችን ማለት ነው
okay እንጂ ከእናንተ የምሰጥ ሌላ አዲስ ስራ የለም ማለት ነው አይደል?
so እኛ post ነው የምናደርገው ቴሌግራም ቻናሉ ላይ በቀን እንዳልኩ ከሰማንያ በላይ ስራዎች ናቸው post የሚደረጉት so okay እነሱን apply ማድረግ ትችላለህ ማለት ነው ከአንተ ምንድን ነው የተማርከው የትምህርት ደረጃ ምን ያህል ነው
okay okay እሺ እሺ እሺ so በዚህ ቴሌግራም ልክልሃለው እንትኑን link ኡን እም የቻናሉን እዛ ላይ apply ማድረግ ትችላለህ
አመሰግናለሁ በጣም እሺ ወንድሜ።
የሚያጋጥም ችግር ካለ anytime ደውልልን
እሺ አመሰግናለሁ።
እሺ